ነበርኩበት መጣች ሚባል ያን በደሌን ረስታው ድንገት አይን የለኝም አይኗን ባይኔ የማይበት እንኳን ልሄድ እኔ ራሴ ካለችበት መጣች ሚባል ያን በደሌን ረስታው ድንገት አይን የለኝም አይኗን ባይኔ የማይበት ተቻግቼ ጥቅሜን አስፈልቼ ንጹህ ልቧን ያን ፍቅሯን ረግጬ ምናፋለኝ ለጠፋው ታሪኮ ብሄድ አይኔን በጀዋ ትቤ እንኳ ያቁስል ድኖ ሳሽርላት አልሄድም ዳግመኛ ላቁስላት ሰላሟን ህመም ልዘራበት አልሄድም ረስታኝ ትኑርበት ያቁስል ድኖ ሳሽርላት አልሄድም ዳግመኛ ላቁስላት ሰላሟን ህመም ልዘራበት አልሄድም ረስታኝ ትኑርበት አልሄድም ረስታኝ ትኑርበት እንኳን ልሄድ እኔ ራሴ ካለችበት መጣች ቢባል ያን በደሌን ረስታው ድንገት አይን የለኝም አይኗን ባይኔ የማይበት እንኳን ልሄድ እኔ ራሴ ካለችበት መጣች ቢባል ያን በደሌን ረስታው ድንገት አይን የለኝም አይኗን ባይኔ የማይበት አሁን ባዝንም ስሄድ ቸኩያለው ሳሩን እንጂ ገደሉን መቻየው እያወኩት በምንም ላልክሳት ለምን ሄጄ ያን ጊዜ ላስታውሳት በእሷ ግፍ የእጄን ባላጣም ያንሰኛል አስሬ ብቀጣም ሰላሟን ህመም ልዘረበት አልሄድም ራስታኝ ትኑረበት ያቁስል ድኖ ሳይሽርላት